ሄሎ ሰላም ይስጥልኝ ቤት ስራ ነው እባክሽ ታምነሽ ነኝ ሄሎ ታምን
ሄሎ ሄሎ አይ ምን አልከኝ
ደስ ቢሉ ሶስት መቶ ብር ቦርፊስ ነው የምገባው
ሶስት መቶ ብር እሺ
የወጣ ነው የሚፈልገን
እንዲወጣ ፈልገን እሺ
ይህ ሲም አይደለም ሁለተኛ ሲም ነው
ምንድን ነው የሆነብህ አባቴ አልተረዳሁህም ሀሳብህን መጀመሪያ ንገረኝ ምን ሆኖብህ ነው
ቤስቢት ነው ሶስት መቶ
ውስጥ አድርገህ ነው ውጭ አድርገህ ነው ከቤት ቤት እሺ
ድሮት አውት ነው ገባ አልገባልህም ድሮት አውት ገባ ድሮት አውት ምን አልከኝ ቆርጦ ድሮት ገባ አውት አውት ገባ
አይ ሲቆርጦ አያስገባም እሺ አባቴ
ገባ ድሮት አውት አታውቅም እንዴ
ድሮፕ አውት ነው ያልከው ከየት ነው ድሮፕ አውት ያደረገው ይህ ዲፖዚት ነው የሚፈልጉ ማለት ነው እሺ ከዛ በኋላ ድሮት አውት ገባ ፕሮፊስ ነው የሶስት መቶ ብር ፕሮሰስ ፕሮፊስ ነው ነው ገባ ያልከው ፕሮሰሲንግ ነው እያልክ ያለኸው እሺ ይኸውልህ አባቴ ይገባል ያ- አልሽ
ይገባል ይገባል አዎ ብዙ transaction ስለነበረ ነው ትላንትና ለተደረጉ ግብይቶች አሁን እያሳወቅን ስለሆነ ይገባል አል ትናንት ማታ ነበረ አዎ የአንተ ብቻ አይደለም ይኸውልህ የብዙ customer transaction ነው እስካሁን ድረስ ያልገባው እና ጠብቀን ይገባል አል እሺ እሺ sister እሺ እናመሰግናለን እሺ ስለደወልክሽ እሺ።
መልካም ቀን እሺ ሁሌ እንደዚህ ይደውላለች ይቻላል እሺ እናስተናግዳለን እሺ